Hello
አቤት።
ዘመድኩን
አዎ ነኝ። አዎ አሁን የተላከል password reset ይሰራል፣ ግን እሺ።
አሁን login ስለው እምቢ አለኝ። እኔ ጋር ስሞክረው ይሰራል።
Okay፣ እንትን ነው ምንድን ነው የሆነው? Best Bet የምትለው D capital ነበረች በቃ እ?
እና እሷ እሷ ነው Best Bet የሚለው domain ኑ ላይ D የመጀመሪያዋ ካፒታል ነበረች እና እሺ ለዛ ነው
small አረጋ ለዛ ነው እንትን ያለበት። አዎ እኔ ደጋግሜ ሞክሬ ሶስት ጊዜ fail አደረግብኝ። ለዛ ነው እና በቃ አንዴ fail ሲያረግብ ሌላ ቀየር አረጋ ሞክረው። እሺ አሁን ተከፍቷል፣ ማለት- ግን እ፣ አይ ምንድን አንዴ X ሲያረግብ ምንድነው እ።
ችግሩ ብለህ ያው
አዎ አዎ ልክ ነው። ያ ነው ትንሽ እኔ አሁን ይሄ የጻፍኩት አለ አይደለ?
እ፣ አይተኸዋል አይደለ?
ይሄ እ፣ okay። አዎ አዎ ዘመድኩን ከዛ login ስትለው አ- ይገባልሃል፣ አዎ፣ ይሰራል።
ይገባል። okay እሺ አዎ። እሺ እሺ እሺ አዎ እሺ አመሰግናለሁ።
እሺ እኔም አመሰግናለሁ።
እሺ።